ሁሉ ስፖርት ነው ምን ልርዳዎት? ሄሎ
ሄሎ ሰላም ነው እንዴ ነው?
እግዚአብሔር ይመስገን። ሁሉ ስፖርት ነው ምን ልርዳዎት?
እ፣ እንትን ነበር ለመቁረጥ ሁሉ ስፖርት ፈልጌ ግን ቴሌ ብር የለም አይሰራም።
ብር የለም እ፣ deposit ለማድረግ ፈልገው ነው?
አ እሺ የ manually deposit ስለምናደርግሎት ስልክ ሰጡትና በዛ ስልክ deposit አድርገው እኛ ደግሞ ወደ አካውንቶ deposit እናደርግሎታለን።
Okay አ፣ እሺ
ሄሎ
ሄሎ ይሰኛል ያዙ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ስልክ ሀዘለኝ ሰላሳ አምስት እሺ አንድ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
እሺ ሰላሳ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት አዎ በዚህ ፍትሀ አምላክ ማርዬ ነው የሚባለው።
እሺ ፍትሀ አምላክ ማርዬ የያዙ ስሙንም እንዳይሳሳቱ።
ፍትሀ አምላክ ማርዬ በቴሌ ብር ባለት ማለት ነው።
አዎ በቴሌ ብር አስገብተው እሱ ያስገቡበትን አዎ።
screenshot
አ እ፣ ሁሉ ስፖርት ስልክ ቁጥር እና ስሞትን አድርገው ቴሌግራም ላይ ነው የሚልኩልን።
Okay እሺ ቴሌግራማችን አካውንት ያውቁታል?
ቴሌግራም አካውንት አላውቀውም።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ እስቲ አንድ ሰባ እሺ ስምንት ዜሮ ዜ- ዜሮ ዘ- ሰባ ስምንት አስራ ስድስት
እሺ እሺ አንድ ጊዜ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት
አዎ እሺ እሺ እሺ እሺ እሺ ነው እሺ